እሺ በአምላክ ዙሮ እንትን ጅማ ቡና የት አለ? የጅማ ቡና አልተቀበለም። እ? ነጭ ሲዳማ ቡና አለ እንዴ? ኧረ ዝም በል። የሆነ ሰዓት የመዳም ቡና ብላ የሆነች ሴትዮ ሽጣለን። ወይኔ ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምንደውለው። በአምላክ ነው።
አ okay፣ ዛሬ ያልተረከቡት product አለ ነገ የሚመጣሎት?
check ላድርግ እናቴ ነው እንጃ። መጥቷል ጠዋት ደወለልኝ፣ ግን ከዛ በኋላ አልደወለልኝም።
ሁሉንም product ተረክበዋል?
አይመስለኝም። check ላድርግ።
check ያርጉና መልሰው ይደውሉልን።
እሺ፣ እሺ።
እሺ